ቻው፣ ችግር የለውም።
ሄሎ ሄሎ፣
ወይ ወጣ ወረቀት ወረቀቱ ወጥቷል። አሁን ላይ ደግሞ ቲቪ ላይ መኪና የለም። አፕሊኬሽኑ ከንዳ ከኒያው እዛ ቲቪ ላይ ነው።
እ
ወረቀቱ አውጥቷል።
እሺ፣
application ኑ Chrome ኡም edit print ቤትማን ማመናጀር ሁሉም እዛ ላይ ነው።
አሁን እንትን ኮ- Chrome ኡ ያለው የት ነው? Chrome ኡ ያለው የት ነው?
አሁን ደግሞ አሁን ይሄ እንትኑ game ኡ ምናምን እንትን የምልበት የት ነው ያለው? ቁጥር ያለበት የቱ ጋር ነው ያለው? የ TV ው የ cashier ኮምፒውተር ላይ ነው አይደል?
ቲቪ ላይ ነው ያለው።
የካ- እንትኑ
አሁን በዚህ ሰዓት mouse አዎ mouse ኡ TV ላይ ነው ያለው።
ቲቪ ላይ ነው ያለው። ይሄ አዎ
ያው ያየን ወደ ጎን እንደዚህ መውሰድ ነው። እሺ የምትፈልገውን ነገር እሺ።
አሁን እንደዚህ እናደርጋለን። game ኡን ደግሞ እዚህ ጋር መክፈት ነው። በቃ አሁን ይሰራል አይደለ? hello hello hello hello